Middleton S25.
አሎ. አሎ።
ሄሎ፣ ይሰማል?
ይቆራረጣል። እንዴት ነው?
እግዚአብሔር ይመስገን። አሁን እሺ፣ ይሰማል?
አሁን ይሰማል። ሁሉ ሰላም።
እሺ፣ ሁሉ ሰላም። ምን ነበር?
እንትን betting ቆርጠን አርባ ቡድን ነበር የቆረጥነው እሺ፣
እና እንትኑ ተመላሹም ስንበላም እንዴት ነው ብሩ ቦነስ አለው ወይስ እንዴት ነው?
እስኪ cashier code ኡን ንገረኝና check ላድርገው።
No አረ ምልህ cashier code ን ይዤዋለሁ። አርባ ቡድን ሲበላ ያለውን ተመላሽና እ ያው ቦነስ እንዴት ላይ ነው?
ተመላሽ አዎ።
ላይ የሚታየው የቡድኑ ብዛት ሳይሆን የቲኬቱ አንደኛ በአንድ ጨዋታ ብቻ ነው መውጣት ያለበት።
እኮ አሁን አንድ ቡድን ሲወጣ አንድ ቡድን አዎ።
ሲወጣ አርባ ቡድንና አሁን አስር ቡድን እንዴት ነው ተመላሹ ምልህ ቦነስ አለው አራት አዎ፣ መቶ የጨዋታው የሚለው ቤት ብዛት ቤት ላይ የጨዋታው ብዛት ላይ አይደለም እ፣ በጨዋታው ብዛት አይደለም የሚታየው የተመላሽ ሁለት ህጎች ነው በተመላሽ የሚሰሩት። አንደኛ ጨዋታው በአንድ ብቻ ነው መውጣት ያለበት። ሁለተኛ ደግሞ የቲኬቱ total odd አለ አይደለ? ከስር የሚ- እንትን የሚለው የሚጽፈው አ፣ የእሱ total odd ቀይ ከበራው ጨዋታ ጋር ሲካፈል ሀያና ከዛ በላይ መሆን አለበት።
አ፣ ምልህ እኔ ምልህ እኮ አለ አርባ ቡድን ከበሉ አራት መቶ ቦነስ ምናምን የሚል ነገር ስላየው እኮ ነው ለየት ያለ አ፣ ነገር አለ ወይ ምን ላይ?
ሀያ ምን እ?
ላይ ምን ላይ ይሄ እዛ betting ቤት የተለጠፈ እንትን አለ እንደ ማስታወቂያ ነገር ላይ የሆነች አይ፣ ወረቀት አለች እና የለም፣ እንደ- እንደዛ ህግና ሳይሆን ደንቡ ላይ አራት መቶ percent ምናምን ትላለች።
አራት መቶ percent ምን መሰለህ እንትን ነው አሁን ለምሳሌ ሲካፈል ብያለሁ አለ የቲኬት total odd ከወጣው ጨዋታ ጋር አ፣ የእሱ እንደ ብዛት አሁን ለምሳሌ ከሀያ እስከ አርባ አራት ከሆነ ሲካፈል አ።
የመጣው የመደብከው ብር ብቻ ነው የሚመለስልህ በመቶ ብር ስትመድብ መቶ ብር ማለት ነው አ፣ ሲካ ከአርባ አምስት እስከ ሰማንያ ዘጠኝ ከሆነ ደግሞ ሁለት መቶ